ማን አነሳው?
እኔ
እሺ፣ ሀሳብ በሰራውንዲንግ በሽታ
በቻሮኔ
እሺ፣ አስተናግፊ ለኢደን ይቺ ነው ወደ ፈረ ሆልድ አይደለም ማይኳን የማይክ ምልክት ሆነ የምትነቂው። አንቺ ደግሞ የትኛው ማይክ ነው ያለሽ? ይሄ አይደለ ያለሽ? ይሄ ኦፍ ማድረግ ትችላለሽ። እስቲ ኦፍ አድርጊ ሻሪ።
ጤና ይስጥልን። ቢጫ ኢትዮጵያ የደነኛ ባኩት የምልደው
እሺ፣ ቆይ
ጤና ይስጥልን። ቢጫ ኢትዮጵያ የደነኛ ባኩት የምልደው አሁን
ኪኛት
ፊኒት በቃ አሁን የምናደርገው ሰዎች ዝጊው ስልኩን